ይስጥልኝ። በፊት በፊት በኪ ነው የምንረዳው።
የነተር አል- የነተር አል- አልደረሰም እንዴ?
ምን አልከኝ?
ከቴሌ ብር ላይ ብር ወጣችና ወደ ጨዋታ ደግሞ አልገባችም እስካሁን።
message ኡን ቴሌግራም ላይ ልከህልን ነበር?
አይ ቅድም በ message ደግሞ ቴሌግራም ላይ እልካለሁ።
ማን ልበል የቴሌግራም ስምህን?
ቴሌግራም ስም የለውም ግን ቁጥሩ አለኝ።
ቁጥሩ ሳይሆን ስሙን ነበር ወይ? hi በለኝና ከላይ ላገኘው አይሻልም?
እ?
hi hi በለኝ ቴሌግራም ላይ።
እሺ እበላለሁ፣ ግን ስም የለውም ቁጥሩ ብቻ ነው።
ችግር የለም hi በለኝ እኔ አገኘዋለሁ ከላይ።
አይ ከዛ ወደ ጨዋታው ላይ ብር ያስገባልኝ ሁለት መቶ አስር ብር ነው።
አዎ እንደሱ ችግር የለም። ሪፖርት እንዳደረግልህ መጀመሪያ ላገኘው አይሻልም?
አየህ አየህ